ጤና ይስጥልኝ ሪፖርት ነው እባክዎ የምንረዳዎት?
ቴሌግራም ላይ ልኬ ነበር አልደረሳችሁም? ኧረ ጣጡ እንዳትሉ እ መቼ ነው የላኩት?
ከምሳ ሰዓት ላይ
ማን ነው ስሞት?
ሲሳይ
የቴሌግራም ስሞት ማን ነው?
የፈርናንዶ መሰለኝ ማን?
ማለት እንትን ዜሮ አምስት ዜሮ ስድስት ሰላሳ ስምንት በሚል የተከፈተ ነው።
የቴሌግራም ስሞትን ወይ ስልክ ቁጥሮትን ይንገሩኝ። እሺ ይንገሩኝ ቁጥሮትን። ሌላ
ሲሳይ ፈርናንዶ የሚል አለ።
ሲሳይ ፈርናንዶ ነው የሚለው?
እም፣ አዎ አንዴ ቆይ ጠብቁ።
እሺ ትወርጃለሽ አራብሽ እ
እሺ የትኛው ነው?
ሌላው የትኛው ነው?
ይሄ ሁለት ሺህ አንድ መቶ እና አንድ ሺህ የሚለው ማለት ነው።
እሺ አ- የትኛው እንደሆነና ስልክ ቁጥሮትን አያይዘው ይላኩልን።
እሺ እንትን በዝርዝር ልጻፈው።
አዎ የትኛው እንደሆነ እና ስልክ ቁጥሮትን አንድ ላይ አያይዘው ይላኩልን። እሺ እሺ እሺ።